Hello.
Hello? hello ወይ ስልክ በቃ መከራችን ያበላናል። ምንም ምን?
እኮ በቃ አይሰማም። የመጀመሪያ የምትሉት ነገር
ስሜን የመጨረስኩ። እሺ
አልሰማሁሽም። ብትነግሪኝ ምን ሄርሜላ።
ዋጋ አለው? እሺ ሄርሜላ፣ አሀ።
አንዴ ቆይ የምታወጪልኝ order አለ ሀያ ሶስት ዜሮ ሁለት እና ሀያ ሶ አኖ ሀያ ሁለት ዘጠና ሶስት ሀያ ሶስት ዜሮ ሁለት እና
ሀያ ሶስት ዜሮ ሁለት?
ዘጠና ሁለት ዘጠና ሶስት
ድገምልኝ አንዴ።
ሀያ ሶስት ዜሮ ሁለት እሺ ሀያ ሁለት ዘጠና ሶስት እሺ ምን ሆነብህ?
እ፣ አይ እንድታወጭልኝ ነው። ተቃራኒ ሆነ። ሌ- ሌላ አንድ ይዤ ነበረ ሌላ እሱ ደግሞ ቴብሉት ይላል።
ሁለቱን ነው ካስ የሚደረገው?
እ፣ ሁለት ከሁለቱንም አውጪው ከታች።
እሺ ቀጥ እስከ
እሺ፣
አ ልንገራቸው ልንገራችሁ ስለ አዎ ለልጥቃችሁ አ ከመሪ አ ይበሉ እስኪ
እንዴት ነሽ? እ፣ ሁለት ባለ አራት
አ ሁለት ወደ
ማን ይሰጠኛል? ነይ ራስሽ ይዘሽ ነይና ራስሽ ስጪ።
ካሉት አስታ ደስታ ሆነ
ኧረ ቶሎ በሉ ላችሁ ሰዎች እሺ እሺ አንዴ ኔትወርክ ብሎ ነው። ይሄኛውን search አድርገህ ኔትወርክ ካለ መጽሐፍ